ሄሎ ቅር
ሰላም ነው ፍቅር ሰላም፣ እንዴት ነህ?
አለሁ። የሆነ ወርደር ገብቶብኝ ነበርና ላስወጣ ነበር።
ሌላ ወርደድ ይዘሃል?
አይደለም፣ አይ ያገባው ከሌላ ዲኤስቲክ ከእንቁላል ፋብሪካ ነው ያለው። ደግሞ ስድስት ኪሎ ነው ደግሞ ያለሁት እኔ ማለት ነው።
እስቲ ቆይ ልጠይቅልህ፣ ንገር።
እሺ፣ አዎ፣ እሺ። ደግሞ ሙኛል ሌላ እንትን ሰርቼ ነው ያመጣሁት ሆነ ወርደር ከአዲሱ ገበያ ማለት ነው።
አዲስ ገበያ የሞተር ሰርተካል? የሞተር ነው እ? አዎ የሞተረኛ መ- ነበር?
የሞተር እንጃ መ- መቶ አምስት ብር ነው ያበረ ግን አሀ፣ የሞተር አይደለም ማለት ነው። እሺ order number ንገረኝ።
እሺ ዜሮ ዜሮ ቆይ እ ዜ- ዜሮ ዜሮ ዜሮ ሶስት
እሺ አንድ ስድስት ኪሎ ነው አይደል አንተ ያለ?
አዎ አዎ ድክም ነው አለኝ ማርያም በ- እንትን ብሎኛል
ሳንቲ ሌለን ነው እሺ እሺ ስራ መላኪ ነው
እንደ ወይ ብርሽ በቃ እሺ እ፣ እ፣ እሺ እሺ አባቴ
ይወጣልኛል አዎ አዎ በቃ እሺ ቴንክ በጣም አመሰግነው እሺ ችግር የለውም አስወጣች